Hello ጤና ይስጥልን ቤት ስትሬት
ጤና ይስጥልን።
አብሮ ይስጥልን።
እም፣ ቋንቋ ለመቀ- መቀየር ፈልጌ ነው።
ምን አልከኝ? ይቅርታ
ቋንቋ መቀየር ፈልጌ ነው።
እ፣ የምን ቋንቋ ነበር?
እ፣ ሶማሌ ማ- ሶማለኛ ማድረግ ፈልጌ ነው።
እ፣ ሶማለኛ የለንም። ቴሌግራም ላይ ጻፍልን።
ሶማሌ የለም፣ ሶማሌ የለም። ቴሌግራም ላይ ጻፍልን ሶማሌ ከፈለክ።
እንግሊዝኛ ስ እንግሊዝ በእንግሊዝ እንግ- እንግሊዘኛ ችግር የለውም ማውራት ትችላለህ በእንግሊዘኛ።
እሺ፣ በቃ በእንግሊዝ አድርጊልኝ።
Okay፣ እዛ ላይ እንትኑ ላይ ነው ለመቀየር የፈለከው?
እዛ ላይ አይደለም፣ እ፣ ስልኩ ላይ ነው።
በዚህ አዎ፣ ስልኩ ላይ Okay፣ አይ እሱ ላይ የለንም ለጊዜው። እሺ ይቅርታ።
በአማርኛ ብቻ ነው።
አዎ በአማርኛ ብቻ ነው። አንተ ምን ምን ምን ምን ምንድን ነበር የፈለግከው? ምን እንርዳ?
እን አዲስ account መክፈት መስፈልጌ ነው።
register ለማድረግ ነው።
አዎ፣ አይሰራልኝም።
okay BestBet dot bet ላይ ገባ። BestBet dot bet ላይ ገብተክ register ማለት ትችላለህ። ስልክ ቁጥርን ዜሮ ዘጠኝ ብለህ ታስገባለህ።
አዎ፣ አስተ- በ- አስገባውና password ነው እምቢ አለ።
password ኡን አስገብቼ መጨረሻ ላይ login ስለው እምቢ ይለኛል።
እኮ password ነው። password ስታስገባ አንድ capital letter፣ አንድ small letter፣ special character እና number ታረጋለህ።
አንድ ከዛ- ላይ ሁሉም አንድ ላይ ሁሉንም። ከዛ eight character መሆን አለባቸው ሁሉም ሲደመሩ ወይም ደግሞ ከዛ እሺ፣ በላይ።
በቃ። እሺ፣ አንዴ አንዴ ትራይ አድርጌ ተ- እሺ፣ እምቢ ለደውል።
ካለ ደውልልኝ። እሺ እሺ፣ እሺ፣ በጣም አመሰግናለሁ።
እሺ እሺ።